ሬኔስሊንግ જે છે પોતાનું જે આમાં હતું લોકોની અંદર ጤና ይስጥልን
አብሮ ይስጥልን።
ሰላም
ሄሎ ሄሎ ጤና ይስጥልን አብሮ ይስጥልን።
እሺ ምን ነበር
እ፣ ስለ ኢትዮ- እንትን የኢትዮጵያ ኤርላይን የሆነ መረጃ ለመጠየቅ ነበር።
እሺ ይሄ የኢትዮጵያ airline አይደለም ግን እሺ ምን መረጃ ነው ማወቅ የፈለጉት
አዎ፣ አይ ወደ እንትን ከአዲስ አበባ ድሬዳዋ እንትኑን
ምን አሉኝ ከአዲስ አበባ ወደ ድሬዳዋ የሆነ ም- ለመሄድ ነበር።
እሺ ዋጋ ማወቅ ፈልገው ነው አዎ።
እሺ አንድ ላይ ጠብቁኝ ለመቼ ነው የፈለጉት መሄጃ እ?
መቼ ነው መሄድ የፈለጉት
ከ- ከሶስት ቀን በኋላ
እሺ መሄጃ ነው ወይስ ደርሶ መልስ ነው የፈለጉት ደርሶ መልስ።
እሺ፣ ከሶስት ቀን በኋላ ማለት ሰኞ ማለት ነው ሰኞ አዎ።
ነው መቼ ነው የሚመለሱት
ሰኞ- ሰኞ ሂጄ አርብ ም- አርብ
አርብ፣ እ፣ ቀጣይ ሳምንት አርብ ማለት ነው አዎ
ሰዎች እዛ የሚቆዩት ለአምስት ቀን ነው እሺ አዎ
እሺ ለአንድ ሰው ነው
የሁለት ሰው
እሺ እያየሁልሽ እሺ
እሺ እ፣ የደርሶ መልስ የሚመርጡ ሰዓት አለ ዝ- ሰዓቱን ልንገሮት ያለውን ወይስ ጠዋት ከሰዓት ማታ ይሆንልዎት
ከ- ከሰዓት እ፣ መመለሻው ነው አይ ወይ መሄጃ- ማ- መ- መሄጃው ጠዋት?
መሄጃሽ ጠዋት ከሆነ የሚፈልጉት አ- አስራ ሁለት ሰዓት ከሀያ አምስት እና ሰባት አዎ።
ሰዓት አ፣ ማን ነው አንድ ሰዓት ከአርባ የሚነሳ በረራ አለ አዎ መሄጃው ማለት ነው አዎ
እሺ መሄጃውን አንድ ሰዓት ከአርባ ካደረጉት መመለሻውስ
መመለሻው አስር ሰዓት ይሄድ።
እሺ መመለሻው ደግሞ እሺ አስር ሰዓት የለም ያለው አስራ አንድ ሰዓት እና ስምንት ሰዓት ከአስር ነው አስራ አንድ ሰዓት እሺ።
እሺ አስራ አንድ ሰዓት ከሩብ ላይ የሚነሳ ደግሞ አንድ በረራ አለ አዎ እሺ ዋጋው እንደምሬድ እንገሩት አሁን እሺ
እሺ አጠቃላይ ዋጋው አዎ የሁለት ሰው የደርሶ መልስ ዋጋ አሃ።
አስራ ስምንት ሺህ ዘጠኝ መቶ ሰማንያ ሁለት ብር
እሺ እሺ አመሰግናለሁ። ተጨማሪ ተሰጥ ይደውላል።
እሺ ይደውሉልን እኛም ተደውሉልን እናመሰግናለን መልካም ነው እሺ ይደውላል።